Hello? Hello? Hello? Hello
ተደውሎ ነው።
ሰላም ጤና ይስጥልን።
አብሮ ይችላል።
ሜሮን አቤት ከ We Plus ነበር የምደውለው። የእኛን application አውርደው ነበር።
ኦርኬስትራ አዎ
Hello
አዎ እሺ፣ እ፣ አሽከርካሪነት ነው ወይስ ለተጠቃሚነት ነበር ያወረዱት?
በተጠቃሚነት ሲወርድ እሺ፣ Hello?
ለ- አቤት
እኔ ነኝ ያወረኩት።
እሺ ችግር የለውም። ለተጠቃሚነት ከሆነ ያወረድሽው አሁን አንቺ ያወረድሽው app አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ነው እና እሺ We Plus Solution user ተጠቃሚዎች የሚጠቀሙት We Plus Solution user የሚለውን አውርደሽ የምንሰጣቸውን እሺ።
አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉ። እንዲሁም አሸናፊ የሚያደርግሽን referral code እዛ ላይ ታገኛለሽ ማለት ነው።
እሺ እሺ።
እሱን ሌላ ነው ማለት ነው ማወርደው።
አዎ user የሚለውን
Okay ለተጠቃሚዎች የሚያገለግለውን አውርጂ። እስካሁን invite አድርገሽ ከነበር አሁንም እዛኛው referral code ሽ invite አድርጊ ተሸላሚ ወደ መሆኑ እሺ።
ጠጊ። እሺ፣ አመሰግናለሁ።
እኛም እናመሰግናለን።
እሺ፣ እሺ።